ቤት ቆይ ሰላም ነው? ሬዲት አለች?
ረዴት የለችም። ይቅርታ ምን ነበረ?
አሁን አሩቼክ ነበረ ብሎክ አረካነኝና አልመጣም ያለ ሰው ቆመ። ላይ የሚከፈል ማን- ማን አልከኝ? ይቅርታ
አረካቴ ብሩክ አረካኔ እሺ ቶዶ አረካ
ሄሎ
ወይ ቶዶ አረካነኝና
አ ድምጽ ራቀብኝ። ይቅርታ አሁን አሁን እሺ አሁን ይሰማል። እሺ ኤፍሬም ሶዶ አረካ ነኝ። ብሩክ እሺ እሺ አረካ ቴሌ አምስት የሚለው ማብራት ሄዶ ከመጣ በኋላ ሎጊን እንዳለኝ አለ። እኔ ቀደም አ- አ- ሬዴት ነበረች አወራች። አንተ ማብራት ተፈርፈር
ኦኬ እሺ እሺ ካይሮን ነው ካይሮን ነው ጎንደር።
ጂአር ነው።
ጎልድ ጎልድ እሺ እሺ ጉርሻ እና ማለት ነው።
እሺ አረካ ቴሌ አስራ አንድ ደግሞ ዝጋልኝ። ዝጋው ብር እያስቸገረኝ ነው።
እሺ እሺ ግን ይህንን ከፈትለት customer ቆሞ እየጠበቀ ነው እየደወለልኝ እሺ አረካ ቴሌ አምስት ይስተካከላል። እሺ